ጤና ይስጥልን በሽት ባይት በኪ ነው የምንረዳው?
እንትን ገንዘብ withdraw አድርግቼ ነበር ማታ ስንት ብር?
ሺ አራት መቶ ብር።
በዚህ ስልክ ነው?
አዎ እሺ እ- እሺ አንዴ ጠብቀኝ። በየትኛው ነው የምትጠቀሙ? በዜሮ ዘጠኙ ነው በዘጠኙ
ዜሮ ዘጠኝ በዘጠኝ ነው።
በዘጠኙ አዎ
ሺ አራት መቶ ብር ነው ያልከኝ አይደል?
አዎ እሺ process ላይ ነው። እሺ ለታባ ታውቅልሃለሁ ይገባልሃል።
እሺ እሺ መልካም ቀን።